ጤና ይስጥልኝ ሚስት ቤት
እሺ ይገባል ብለሽ ነበር፣ እየጠበቅኩኝ አልገባም። እስካሁን withdraw ነው
ወጪ አድርጌ ነበረ ወደ ባንክ እ የመቼ ነው?
የዛሬ
እሺ ስንት ሰዓት ላይ ነበር ያደረግከው?
ወደ
እም አስር ሰዓት ተኩል ማለት ነው።
አስር ሰዓት ተኩል።
አዎ ወደዛ ሰዓት አካባቢ ነው። ሶስት መቶ ብር በዚህ ስልክ ቁጥር ማለት ነው።
እሺ አንዴ ቼክ ላርግልህ።
አዎ እሺ ጠብቀኝ።
እ አስራት hello
load እያደረገ ነው። እሺ ጠብቀኝ አንዴ።
እሺ አረጋግጥ ልክ ሲወጣልኝ ነው እና የለኝም እዚህ አምስት ብር የለኝም
እሺ ላሳውቅልህ አንዴ ድጋሚ። ይቅርታ።
አሳውቂልኝ ቆየ እሺ እሺ እሺ ይቅርታ። እሺ እሺ